hello ጤና ይስጥልን ዋሽንግተን ዲሲ አረ በእናትሽ አምቡላንስ እየጠበቅኩ ነበር እኮ እስካሁን እስካሁን አልደወሉልሽም?
ደውለው ወስደናል ልንመለስ ብለን አሉ። ምን ይህን ያህል አይኖርም እንዴ?
እሺ መልሼ ያናግራቸዋለሁ።
ካልሆነ ሌላ ቦታ ለእንትን ልበል ሞክር።
እሺ ደውለውልሻል ግን አይደለ?
ቅድም ነዋ ታዲያ፣ ቅድም አንድ ሰዓት በፊት እ?
ቅድም ነው ከአንድ ሰዓት ነው ከሁለት ሰዓት በፊት ቅድም ለአንቺ አልደወልኩልሽ ሚኒሊክ ነኝ ምናምን ብዬ አዎ ሁለት ተኩል ላይ ታገናኝሽ ነው የደወሉልሽ?
አ- ከዛ በፊት አይሆንም ሁለት ሰዓት ላይ እሺ ይሁን እሺ ሁለት ተኩል ሰው አይመለስም እሺ ደውላለሁ መልሼ ካልሆነ ሌላ ቦታ ልሞክር እባክሽ እሺ እሺ